ሄሎ ሄሎ እሺ፣ ጠይቄ እደውልልዎታለሁ መልሼ።
እሺ ጠይቅልኝና በእጅ አዎ ብቻ ሁሉ ነገሩ በእጅ የሆነ ማለት ነው።
አዎ፣ እሺ ለአካል ጉዳተኞች ምናምን የሚሆን ማለት ነው።
okay፣ እሺ። እ፣ ግን ጠይቅልኝና ባጃጅ ነው አይደለ የፈለጉት?
ባዘጫው ባጃጅ ሆኖ ሁሉም ነገሩ በእጅ የሆነ በእጅ የሆነ ማለት ነው።
እም፣ እስቲ ሌላ ምናልባት ተሽከርካ ከባጃጅ ያነሳል እንዴ? ሌላ አይ የለንም። ይሄኛው ነው።
የለማ።
ካርጎ አለ።
አዎ እ?
ካርጎ
ካርጎ የጭነት አዎ።
አዎ የጭነት ሳይሆን ባጃጅ እንጂ።
አይ ከዚህ ያነሰ የለም።
እሺ ባጃጅ ጠይቅልኝና ደውልኝ።
እሺ፣ ተጨማሪ መረዳዎት ወይም ምነግሮት መረጃ አለ?
ችግር የለውም። ጠይቅልኝ እነሱ እሺ፣ የሚገኝ ከሆነ ጠይቅልኝና okay፣ እሺ።
እሺ እሺ።
መልካም ቀን።